ለተሻለብኝ ዝም አልልም እኔ ፈውስና ድነት ያየሁብሽ ባይኔ የጻድቃኔ ማርያም ይልሻል ከንፈሬ ታምርሽን በዘመን አነሳለው ልጅሽ በዝማሬ ምለታለብኝ ጻድቃኔ ማርያም ያንን ድንቅ ጸበል ታምሯን አረሳም ስዘምርላት ስቀኝ ኖራለው ለእናቴ ደግነት ፍቅሬን እገልጻለው ምለታለብኝ ጻድቃኔ ማርያም ያንን ድንቅ ጸበል ታምሯን አረሳም ስዘምርላት ስቀኝ ኖራለው ለእናቴ ደግነት ፍቅሬን እገልጻለው ዝናዋን ከሩቅ በመስማቴ ወደ እርሷ ብሄድ ወደ እናቴ በደለኛ ነህ ሳትለኝ እንዳጽናናችኝ ትዝ አለኝ ከአይምሮዬ ከውስጥ የጠፋው ታምሯ ያረገችልኝ ሳለቅስ ቆሜ ከበሯ ውለታ አለብኝ ጸጋኔ ማርያም ያንን ድንቅ ጸበል ታምሯን አልረሳም ስዘምርላት ስቀኝ ኖራለው ለእናቴ ደግነት ፍቅሬን እገልጻለው እምነቷን ፊቴን ተቀብቼ ፈዋይ ጸበሏንም ጠጥቼ ይኸው ለመዳን በቅቻለሁ ያንን መከራ አልፌያለሁ ከደጇ ሄዶ ኧረ ማን አለ ያፈረ በጌታዬ ናት በጻድቃኔ የታመነው ውለታ አለብኝ ጻድቃኔ ማርያም ያንን ድንቅ ጸበል ታምሯን አልረሳም ስዘምርላት ስቀኝ ኖራለው ለእናቴ ደግነት ፍቅሬን እገልጻለው የሰላም ደጇን በመርገጤ ተመለሰልኝ ጤንነቴ የእርሷስ ልዩ ነው ታምራቷ ይነገራ ያልቅ ደግነቷ እኔስ ደነቀኝ የእመቤቴ ውለታ ፍቅሯን እያሰብ እዘምራለው በልታ ውለታ አለብኝ የጻድቃኔ ማርያም ያንን ድንቅ ጸበል ምሯን አልረሳም ስዘምርላት ስቀኝ ኖራለው ለእናቴ ደግነት ፍቅሬን እገልጻለው ባልጋ ቁራኛ የተያዝኩ ደጇ ተጠምቀው ተፈወሱ ታምሯን ቆመው በሰከሩ ጧፉን አበሩ ሊዘምሩ የእኛ እመቤት የምንዱባን በረከት ብለው ተገኙ አከበሯት ባንድነት ውለታ